ሄሎ
ሄሎ ሰላም፣ እንዴት ዋልክ?
ሰላም ነው አለ።
ሳሚ ነህ?
አዎ እ፣ ሳሚ አብዱ ነኝ ከላይ ነህ።
Okay። እንዴት ነህ? ሰላም ነው እንዴት ነህ? ማን ነው?
አለን አለን።
ቴሌግራም አልገባህም? ጽፌልህ ነበር።
አልገባውም። ምን ነበር እሺ፣ እንትን የ English proficiency አለህ እንዴ?
አልኪ?
English proficiency certificate ወረቀት አለ አ አ Duolingo አለኝ።
ላክልኛ።
እዛ እኮ ልክላቸው ነበር። ደግሜ ልላክልህ እንትኑን ብልክልህ link ኡ። አንተ screenshot አይበቃም?
Okay፣ link ኡ ላይ ገብቼ ላገኘው እኔ።
አዎ እዛ ተላልከነው ነበረ። ስትፈልግ ደግሜ okay። email ኡ ደግሞ እሷ ጋር ነው። አልችልም። እስኪ chat ኡን አንብባው። እዚህ ያወራ ነው አለበት እሱ ልኬላት ነበር ለሷ
Okay፣ ለቤት እሺ፣ እሺ። Elementary school ስሙን ታውቀዋለህ?
Elementary ሌላ ሳውዲ አረቢያ ነበር። የስሙን ልላክልህ?
አዎ፣ ስሙን ትልክልኝ። አሪፍ ነው።
መልእክት ላኖር
እሺ